ተቋረጠ።
በዚህ ቁጥር ነው order ያደረጉት?
አዎ በዚህ ቁጥር order አድርጌ ትላንት ምርት የለም ለነገ ይምጣለው ተብዬ ነበረ።
ምንድን ነው እሱ? ሽንኩርት ነው።
ሽንኩርት ነው። አዎ
okay። ትዕግስት አዎ፣ ትዕግስት ሲሳይ
driver assign ተደርጎለታል። በጠዋት ስለሆነ ይሆናል አሁን እና ትንሽ ቆይታ ይጠብቃሉ እና ስልክ ቁጥር እንዲሰጡት።
እሺ ምን ልጠብቅ?
አዎ assign ተደርጎለታል driver ቁጥር።
አዎ ድንገታው ማታም ማምሽተው ነው የመጡት እና እንደዛ እንዳይሆንብኝ ነበር ሽንኩርቱ።
አውቅሎታለሁ፣ ችግር የለም። የት አካባቢ ነው?
ቶታል ሶስት ቁጥር ማዞሪያ እሺ ጦር ኃይሎች ወረድ ብሎ ማለት ነው።
አሳውቅሎታለሁ። እሺ አ፣ እሺ እሺ፣ አመሰግናለሁ። ቁጥሩን ቢልኩልኝ የ driver ኡ እሺ እሺ። assign ተደርጓል። ቼክ ላድርግና እልክሎታለሁ መውጣቱ አመሰግናለሁ። እሺ እሺ።